hello ሰላም ጤና ይስጥልን።
አብሮ ይስጠን።
ከቺፕቺፕ ነበረ የምደውልሎት።
እሺ ሰላም ነው?
ሰላም እግዚአብሔር ይመስገን።
እግዚአብሔር ይመስገን።
ያልተቀበሉት product ነበረ።
አዎ okay ምን ነበረ?
ኮምት እ፣ የልብስ ሳሙናና እንቁላል
ሌላ ምን አሉኝ?
ኮምስ
አዎ እሱ ሳሙና አለ።
ሳሙናና እንቁላል
እንቁላል አ
ይሄ እንቁላል ማዘው ነበር።
አ
okay እሺ፣ ነገ ቢመጣሉት ነገ መረከብ ይችላሉ?
አዎ ቤት ነኝ እኔ፣ እሺ ችግር የለም።
የት ነበረ location ኡ?
እ፣ አዲሱ ገበያ
okay እሺ፣ ነገ አስገባሉታለሁ። መልካም ምሽት። እሺ እናመሰግናለን።
እሺ አመሰግናለሁ። እሺ